አለቀቃችሁ። አጭረሽ አጭረው ልደውልና ታወራ ስትሻት ነው ሁለቱም
ሄሎ
ይወዲ አቤት ቀሊክስ ደህና ነህ?
እንዴት ነህ ቀሊክስ ሰላም ነው አለሁልህ። ጠፋ ብለው ዛሬ አለ ወጣሁ እኮ ከምግባር ከሄድኩኝ በዛው እኮ እ እንትን ለልፋት ስልክ ንፋስ ስልክ ካሜራ ምናምን
እሺ፣ ግዳስ ደፋ ስልክ ላይ እ ንፋስ ስልክ ላይ እ እ ክፍለ ከተማ እስቲ ባለሙያ አላ ቡድን በሬ አላ እ የነዋሪዎች ቡድን በሬ ነገ ስድስት ስምንት ሰዓት ሰባት ተኩል ላይ አይ እያለኝ ገብቶሃል። ይሄ አዲሱን ኦሪንቴሽን አይደለ አዎ ይቻላል
የመታወቂያውን አዎ እኮ ሰምቷል። እዛ ነኝ እሄዳለሁ ምናምን እያለኝ ነበረ።
በቃ እሺ፣ እሺ እሺ አትጥፋ። እሺ እሺ እሺ ቀሊክስ